Evening.
ሄሎ hello፣ ምህረት ሰላም ነው?
hello hello፣ አይሰማ?
ሰማል።
እሺ፣ ከ Best Bet ነበር።
እሺ እ፣ ድሬዳዋ ላይ ያሉትን shop ኦች ትነግኛለች፣ ስፖርት የሚያጫውቱትን?
እሺ። ገንደ ቆሬ፣
እሺ፣
ማርያም ኮንዶሚኒየም፣
ገንደ ቆሬ፣ ማርያም ኮንዶሚኒየም፣ ደቻቱ፣
ደቻቶ፣ እሺ፣ ሼክ።
ሼል።
አዎ እሺ፣ specific ቦ- በዚህ መገኘት ይችላል?
እ፣ የሆነ specific ቦታ አለ የሚታወቅ ቦታ ወይ ምናምን? እ?
ቦታ ቦታ አላቸው። አሁን ገንደ ቆሬ እ፣ ምኑ ጋር ከጤና ጣቢያው ወደ ላይ ከፍ ብሎ
እሺ፣
ደቻቱ ደግሞ ቢራቱ ሆቴል መታጠፊያ ላይ ማን?
ቢራቱ ሆቴል መታጠፊያ ላይ
እሺ፣
ሼል እ፣ ተስፋ ሆቴል አጠገብ
እሺ። እሺ፣ ማርያም ኮንዶሚኒየም ትምህርት ቤት ፊት ለፊት
እሺ። ቴንኪው፣ እሺ፣ አመሰግናለሁ። እሺ፣ መልካም ምሽት።